ጤና ይስጥልኝ። ማችስ በርገር።
ሄሎ፣
አቤት።
ማችስ በርገር ነው?
ማችስ በርገር። አዎ።
ሸዋርማ አለ?
ሻውርማ አለ።
እሺ፣ ሶስት ሸዋርማ እፈልጋለሁ።
ምን ሻውርማ ነው? ለ chicken ነው? meat ነው? special ነው? vegetable ነው? chicken አዎ፣ chicken ቤት chicken ሻዋርማ ሁ- ሁለት ሁለት ነው?
ሶስት ነው።
ሶስት። እሺ። delivery ነው አይደለ?
አ delivery ነው።
የት አካባቢ ነው?
አብድራህማን ሱቅ ታውቃለህ?
አብዱራማን ሱቅ። እሺ፣ አዎ፣ አብድራህማን ሱቅ።
እሺ።